ሄሎ ሰላም ጤና ይስጥልኝ። ቤተሰቤት ከላ ነው የባኩን ልርዶ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ኮንፈርም እንድታደርግልኝ ነበር ዊዝድሮ አድርጌ።
እሺ የቤተሰቤት ቁጥሩ ይሄ ነው የደወልክበት።
አዎ አዎ።
ስንት ብር ነበር አባቴ?
ሀምሳ ሺህ እና አርባ ሺህ ብር የመቼ ነው?
ያሁን ነው አሁን
እሺ account ን check ላድርግ። እሺ ትንሽ ጠብቀኝ መስፈላህ አባቴ አሁን check አድርገውት ነበር። ከቢሮም ደውለውልኝ ነበር፣ ደውዬላቸው ነበር።
እኮ አባቴ ላይ እያንዳንዱ ትራንዛክሽን ነው። እሺ ግዴታ ስለሆነ ነው። ጠብቀኝ አንዴ።
እሺ እንታይ መቼም እዚህ ጋር ሰው እንዴት ነው የሚቀመጠው? ጠፋሽ ነገር ሄሎ
ሄሎ።
አቤት ነው እሺ ወደ ተመሳሳይ ቴሌብር account ቁጥር ነው አይደል? 24 15 sorry 12 41 58 ማለት አዎ እሺ እሺ ገብቶልሃል። እሺ አባቴ ሁለቱም ገባልኝ ሀምሳ እና ሀምሳ ሺህ እና አርባ ሺህ ብር።
ዘጠና ሺህ ብር አዎ ዘጠና ሺህ ከ account ወጪ ተደርጎ ወደ ቴሌብር account እንዲገባ ተደርጎልሃል።
thank you፣ አመሰግናለሁ።
እሺ እኛም እናመሰግናለን። መልካም ቀን።
አሜን።